ጤና ይስጥልኝ። በማክሰኞ እባክዎ የሚያወጣው ጤና ይስጥልኝ። አዳማይት ነው።
አዎ
ትናንት ለፋኑኤል ደውለንል ነበር እንዲያስተካክል። ከትራንስፖርት ዲዛይን ነው የምንደውለው።
ከውሃ ስራዎች አ- አይ ከትራንስፖርት ከሜክሲኮ ካለው ትናንት ጧት በጧት አምጥታ አስተካክል ብለን ብለነው ነበረ ክፍያ ግን አላመጣልንም። ለምንድን ነው አሁን ደግሞ ስልኩን እንትን ብሏል።
ማለት ክፍያ PR እንዲያስገባ ነው።
አይደለም የተሳሳተ ነበር እንዲያስተካክል ነግረነው ነበር። ግን ትናንት ዛሬ በጧት ብለነው ነበር። አሁን ስልኩን እንቢ ያለ እስቲ እባክሽ ንገሪልን ለሚመለከተው ቶሎ ብለሽ።
እሺ እሺ፣ አሳውቃለሁ።
እሺ እሺ፣ ቶሎ በይ እባክሽ።
እሺ እሺ።
እሺ እሺ እሺ